ሌላ ጤና ይስጥልኝ ቻፓ
hello፣ hello ሰላም ጤና ይስጥልኝ
ሰላም ነው።
እግዚአብሔር ይመስገን ነው የሚወዳው
ከቴሌ ብር ወደ ሁሉ ስፖርት ገንዘብ ልኬ ነበር።
ከቴሌብር ወደ ሁሉ ስፖርት
ከዛ በኋላ ግን ወደ ሁሉ ስፖርቱ አልመጣም።
እሺ transaction message አለው ከቴሌብር የተላከው ከቴሌብር የተ- ከቴሌብር የተላከ transaction message አለው
ከሶስት ቀን በፊት ነው። በሰንበት ነው እ፣ ከሶስት ቀን በፊት እኮ transaction message ኡ አለውት ወይ ከቴሌብር የተላከው deposit ያደረጉበት
እ፣ እንደረሰኛው
message የለውትም deposit አድርገዋል የሚል